ሄሎ ሄሎ መሲ ወይ ደህና አደርሽ?
እንደምን አደርሽ?
ደህና ደሜ ነኝ መስዬ።
ደምዬ እንዴት ነሽ?
ደህና ነሽ?
አለሁ አለሁ። ደህና ነሽ አንቺ?
አለሁ። ትናንት busy ሆነሽ ነው።
እኮ ሄድሽ እኮ አው ቾክዬ ነበር መኪና ቆሞ ነበር ስ- ወደ ስራ እየሄድኩኝ።
እሺ ቲተርሽን አዘሽ ታዲያ?
አው እስቲ ጠይቂልኝ እንዳለ ማርታ የደሜ ቲተር አለቀልሽ? ትምጣ ከሰዓት ነይ፣ ከሰዓት ነይ።
እንጂ አሁን አላለቀም።
አሁንም እስክመጪ ያልቃል። ተቀልቼ አይደል የምመጪው?
አይ አይደለም፣ እዚህ ከሜክሲኮ ነው። እንዳለቀ ጠይቂ፣ ካለቀ ብቻ ሄደሽ pick ላ- pick አርጊ ነው ስላሉኝ ነው ደወል።
በቃ አሁን እደውልልሻለሁ። አምስት ደቂቃ ስጪኝ፣ ነይ እልሻለሁ።
እሺ በቃ በእኔ ላይ ደውዪልኝ።
እሺ እሺ